Hello.
Hello Hello.
Best Bet ነው የምንረዳሽ።
እ?
Best Bet ነው።
አዎ ከድሬዳዋ ነበር። አዎ
እሺ
እንትን ለሰው deposit አድርጊልኝ ሶስት መቶ ብር ብሎኝ እኔ ተሳስቼ ሰላሳ ሺህ ብር ነው ያደረኩለት።
ሰላሳ ሺህ ብር deposit አደረግሽለት።
አዎ የት shop ነው?
እ?
የ- ድሬዳዋ ነው።
አዎ አዎ እሺ መስመር ላይ ጠብቂኝ አንዴ።
እሺ
ሄሎ
ሄሎ ሄሎ፣ ሰላም ነው
ሰላም ነው።
አለን። እ፣ ምን ስታረጊ ነው deposit ያደረግሽለት?
እ? ይሳ- ተሳስቼ ሶ- ሶስት መቶ አደርጋለሁ ብዬ ሰላሳ ሺህ ነው ያደረኩት።
እሺ customer ኡ እንደውለሽ ሊመልስልሽ አልቻለም?
እ?
ለ customer ኡ አልደወልሽለትም?
ላይ አድርግልኝ ሲል እምቢ አለው።
ዚ- አሀ withdraw ላይ ሊያደርገው ሲል እሺ በቃ አዎ።
ዜሮ ዘጠኝ ንገሪኝ ስልክሽን።
ሀያ ዘጠኝ ዜሮ ዘጠኝ አታውቃለሽ።
የማንም ነው ግን የልጁን ነው ሀያ የምትሰጠው?
ዘጠኝ አዎ የልጁን እ፣ እሺ። ዜሮ ዘጠኝ ዜሮ ሰባት
ዜሮ ዘጠኝ ዜሮ ሰባት እሺ
ሀያ ሰባት እሺ
እ፣ ቆይ አንዴ ይህ አርባ ሶስት
ዜሮ ዘጠኝ ዜሮ ሰባት ሀያ ሰባት እሺ ዜሮ ሰባት አ አ ዜሮ ሰባት አርባ ሶስት
አረ ተረጋጊ ቆይ መጀመሪያ እሺ አርባ ሶስት
አርባ ሶስት ሀያ ሰባት ዜሮ ሶስት ሰባት ዜሮ ሶስት እሺ እ፣ customer ኡ ዜሮ አለ አብረሽ?
ስድስት ዜሮ ስድስት። አዎ አይሽ
አሁን እንደዚህ ደውዬ- አይነት ጥሩ customer አለ። አንቺ ግን እንደዚህ እንዴት ነው እንዴ? በስነ ስርዓት እንትን አትይም እንዴ? ንገሪኝ ድጋሚ። እ፣ ስህተት ነው የነገርሽኝ። ራ ራሱ ይንገሪኝ። ተይው በቃ ንገሪኝ። ለሱ ለሱ ወይ አባት ዜሮ ዘጠኝ
ዜሮ ሰባት እሺ
አርባ ሶስት እሺ ሀያ ሰባት ዜሮ ስድስት ሀያ ሰባት ዜሮ ስድስት እሺ thank you በጣም እሺ እ፣ በጣም ነው የምናመሰግነው። ቆይ level upgrade ላስደርግላችሁና አለቃዬ ጋር ደውዬ ከዛ እ፣ እ፣ voucher ኡን voucher እምቢ አለ withdraw ስትለው okay withdraw ሳረግ ሊብሬ ነው አ በ voucher አ፣ እስኪ አ አ ነን withdraw አለ እኔ ገባሁ። እሺ አባቴ አንዴ እንትን ብዬ አሳውቅሃለሁ። እሺ እሺ እሺ